ሰላም ጤና ይስጥልኝ። ገርገሱ
ሰላም ጤና ይስጥልኝ። ከብዩ ነበር።
ወይ ከብዩ አዎ
እሺ
ዘጠና ሶስት ሀምሳ አራት አስራ ሶስት ድራይቨሩ አልደረሰም ብሎኝ ነው።
እ እ ድራይቨሩ አልደረሰም ብሎኝ ነው።
ደርሷል። እማ እየተጠቀለለለት ነው።
እሺ እሺ፣ በቃ አመሰግናለሁ።
አንተ